ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከ We Plus Solution ነው እንደው የደወልኩት።
ከምን We Plus እሺ፣ Plus እሺ።
እ፣ ልጆች መጥተው ነበር አ- እናንተን ለማናገር።
አዎ መጥተው ነበር። አዎ እሺ ታዲያ እንትና አወረዳችሁት app ኡን ለመጠቀም?
አይ ገና አላወራን ከባለቤቶቹ ጋርም ስለተገናኘ ስለነበሩ አወራችሁ?
አዎ አውርተናል። ያለውን ነገር ምን ምን እንደሆነ እንዴት እንደሆነ ቴሌግራም ላይ ላኪ ብያት ነበረ እሺ አውርተናል። ግን አንዳንድ ነገሮች ከኛ የምናገኘው ጥቅም ከኛ የሚፈለጉ ነገሮች ምን ምን እንደሆኑ አዎ ቴሌግራም ላይ ላኪ ብያታለሁ። እስካሁን የደረሰኝ የለም።
እሺ በቃ በኋላ ላይ link እልክልዎታለሁ። በዛውም ለማኔጀሪ አናገራታለሁ እንድትልክላት።
እሺ እሺ አመሰግናለሁ።